በብሪት ልንቆም የማንጥር ሙሀባ እንጂ የማንቆጥር ከአላህ ሌላ የማንጠራ ከሱ ውጪ የማንፈራ የአንድነትም አይናድ ኃይሉ የኹዋውን የላቀ ውሉ ማን ባንደበቱ ይከራከራል? የበድር አምባ ይመሰክራል። ሙስሊሞች ነን የአላህ ባሮች የሰላም ዘብ የሪሳላ ወታደሮች ሙስሊሞች ነን የአላህ ባሮች የሰላም ዘብ የሪሳላ ወታደሮች